ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
እንዴት አመሸሽ?
እግዚአብሔር ይመስገን። ሰላም አመሹ።
አለን አለን። ነገ ቦታ አለን እንዴ?
አለ አለ።
እሺ፣ ሁለት ሰው ትይዝልኛለሽ?
እሺ ስምዎትን ማን ልበል እስጢፋኖስ ከበደው።
እሺ VIP ነው normal gate አረ normal እሺ እስጢፋኖስ ማን አልከኝ?
ከበደው
ከበደ
ከበዶም ማን አለው?
ከበዶም ከበዶም ነው።
ያ ያ እሺ እ፣ አብሮት የሚመጣውን ስም እ፣ ማወቅ እንችላለን?
ሀርነት
ሀርነት
ሀርነት ማ ሀርነት ማ አማኔ
እሺ እናመሰግናለን።
እሺ ተይዞሎታል። እሺ
Thank you.